እኔ ታሪክ ትናንት የሰጠው ነው። እሺ
Hello ጤና ይስጥልኝ አቶ ናትናኤል አቤት አብሮ ይስጥልኝ እ፣ ከዋሳ የጥገና ማዕከል ነው የምደውለው። ፍሬ ነኝ።
እሺ እሺ እ፣ ደንበኛችን ትናንትና አስመዝግበው ነበረ የኤሌክትሪክ power check እንዲደረግሎት።
አ አ አ።
እሺ እ፣ ዛሬ ወደ ሰባት ሰዓት ስምንት ሰዓት ላይ ባለሙያ ቢልክ ቤት ይኖራሉ?
በዛ ሰዓት አሁን ከዘጠኝ ተኩል በኋላ ነው የምኖረው።
Okay እሺ ሁለት ደቂቃ ይስጥኝ። ከባለሙያ ጋር ያለውን ነገር check አድርጌ መልሼ እደውላለሁ። Like ዘጠኝ ተኩል እዛ ቢደርስ ጥሩ ነው።
አ አ አ።
መልካም እሺ፣ አንዴ check ላድርገውና መልሼ እደውላለሁ። አቶ ናትናኤል እሺ እሺ አመሰግናለሁ። እሺ እሺ